ጤና ይስጥልኝ ሀብቶ
አርሰናል ከቴሌ ብር በቻፍ አልክ የነበርና ወደ ቤቲንግ
እሺ ትራንዛክሽን ጊዜ ግን ቴሌግራም ልናልሽ እሺ ቁጥር ልንገሮት
እሺ ዜሮ ዘጠኝ ስልሳ
እሺ ሰባ ሁለት እሺ ስንት አርባ ሁለት ሰብ- ስልሳ ሰባ ሁለት አርባ ሁለት እንደገና ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ አዎ
እሺ እሺ እሺ እናመሰግናለን